ሄሎ hello ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ከ ChipChip ነበር የምንደውለው። ሰላም እ- እሺ Okay። ChipChip ን ይጠቀሙ ነበር እና አሁን ላይ አቁመዋል። ምን ተፈጥሮ ነው? ምን ማስተካከል አለብን?
ውይ ምንም እናንተ ጋር የተፈጠረ ነገር የለም። እኔ በአንዳንድ ምክንያቶች እም፣ ለዛ ነው እንጂ ባይገርምሽ ሁሌ ሳልገባ ራሱ እንትን የምልበት የለም። ግን ያው የራሴ አንዳንድ እንትኖች ስላሉ ነው። እሺ በ personal case ውስጥ ነው።
አዎ በእንደዛ ነው እንጂ ሌላ አይደለም። እሺ እኛ ያው አሉ በእኔ ስር ቡድኖችም እም፣ እንትን የሚሉ ነገር ግን እንትን ስላልኩኝ ነው። በራሴ ምክንያት ነው። እሺ Okay እሺ። ይጠቀሙ አይጥፉ። እሺ እሺ እሺ እናመሰግናለን። መካከል አሜን፣ እሺ አሜን።